ጤና ይስጥልኝ ቤት
ከአዳማ አስወስድ ነበር ምደውሎ የ virtual ኡ ትኬት ቶሎ እየለቀቀልን አይደለም። ከአንድ ጨዋታ በኋላ ምናምን እየለቀቀ ያለ
ትኬት ID ውን ስ አንድ ትኬት ID ቴሌግራም ላይ ላኪ።
እሺ ማለት የበራውን ነው ምልክልሽ እ አይ ያለቀ- ያልተ- ያ- ያለቀ ሆኖ ያልተከፈለው ማለት ያለቀቀ ነው። አዎ
ኦኬ እሺ በእንትን ልላክ በቴሌግራም አዎ እሺ